Hello ጤና ይስጥልኝ እንዴት ቤት
ሄሎ ጤና ይስጥልኝ እንዴት ቤት ነው ማለት ሰላም ነው እንዴት ናችሁ? ብሩካን ነኝ።
አብሩክ አይደለሁ
ሰላም ነው።
እግዚአብሔር ይመስገን ምን ልርዳ እኔ የምለው እሺ እንትን ኳስ ላይ ትላንትና የተቆረጡ ትኬቶችን ለማየት እንዴት እንደሚገባ ነገር ትችላለህ?
ትናንት የተቆረጡ ትኬቶች ነው cashier ውስጥ ገባና ገባው
ከዛ sport coupon stream ይላል አይደል ስፖርት ፖሊስ
አ ልምባ እሱ ውስጥ እሱ ውስጥ ገባና ቀኑን በትናንትና አስተካክል በሀያ አራት ማለት ነው
አሁን እዚህ ጋር አድርገህ search ስታደርገው ይመጣል from የሚለው ጋር ሀያ አምስት
ምን አልከኝ ድምፅ ድምፅ ተቆራረጠ
እዛ ውስጥ ትገባ ማለት ነው።
ምን ውስጥ from ገባ ማለት ሀያ አምስት ቀኑ ሁሉ በትናንትና ሳረገውና refresh ሳረገው ነው የሚመጣልኝ።
አ ሀያ አራት ሀያ አምስት አይደል የሚለው ሀያ አራት አድርገውና እሱ እሺ search በለው
ሀያ አራት ሁለቱንም ነው የሚቀይረው አይደለ?
ሁለቱንም አ
እሺ ከዛ search ልበለው።
አ
እሺ ከዛ ምን አመጣልኝ መሰለህ?
እ ብዙ ቲኬት ከተቆረጠ ትንሽ ጊዜ ሊፈጅ ይችላል። ያው እንደ ኔትወርክ ሁኔታ ነው። load እያደረገ ነው።
አይ አመጣልኛል።
እሺ መጡ ቲኬቶቹ።
እ፣ cashier የሚለውን click አድርግበት።
ምን አልከኝ?
cashier አየው መጥቶልኛል። ምን መሰለህ አዎ።
መሰለህ እ እ፣ cashier የ cashier ኡ ስም መጣልኝ። ከዛ ቤት የካሸሩ- የካሸሩ የ cashier ኡ ስም መጣልህ።
አዎ
እሺ ከዛ actions ትላለች ጥግ ላይ ምን ምትል action ጥግ ላይ ሰማያዊ ምልክት ያላት አይታየም።
action የምትል የ cashier ኡ ስም አለ አይደለ?
search ይላል። አዎ የ cashier ኡ ስም አለ።
ከዛ አጠገቡ ብሩ አለ ያለው አ- አ- እዛ የ cashier ቤት የሚያደርገው ላይ ያለው ብር ይታያል አይደለ?
አዎ ከዛ ጥግ ላይ በሱ መደዳ ጥግ ላይ actions ትላለች።
አይ የለም።
እሺ AnyDesk ላክልኝ ቴሌግራም ላይ እሺ እሺ